ጤና ይስጥልኝ። ቢጂአይ ኢትዮጵያ ፊኒት ነኝ። እባክዎ ምን ልርዳው?
እንትን maintenance ፈልጌ ነው። ሜሪ ጋር ደውዬ ይህንን ቁጥር ሰጠችኝ። በዚህ ደውል ላይ እሺ፣ እሺ፣ ምን እንርዳው?
ማሽኑ ድራፍት ጣዕሙን እየቀየረብኝ ስለሆነ maintenance እንዲያደርጉልኝ ነበር።
እሺ፣ ደንበኛችን የቢጂ ID ዎትን ይነግሩኛል?
ምን ልንገር?
የቢጂ ID መለያ ቁጥሮት በ text ID አልተሰጠም ገና አዲስ ነው። አዲስ ነው የተሰጠ። አ በ message የገባ አለ።
በ message የገባ እሱን ቁጥር ይንገሩኝ።
እስቲ ቆይ እሺ ላውጣው ሳትዘጊው አንዴ